ጤና ይስጥልኝ። ቤተሰብ ረዲት ሚለር ነው።
ሄሎ እንደምን አላችሁ?
ሰላም።
ትናንት ትኬት ቆርጬ ነበር እሺ፣ እና ማይ ቢት ላይ እንደ በፊቱ ካሻውት ምናምን እያሳየኝ አይደለም። ወይስ ታይሙ ሲደርስ ነው አክቲቬት የሚያደርገው? ዜር ኢዝ ኖት ትናንትና ነው አክቲቬት።
የቆረጥከው።
አዎ ቱዴይ የሚለውን ዋን ዊክ አረጋክ ሞክረኸዋል።
እ ቱዴይ የሚለውን እም፣ ዋን ዊክ አረገው።
ኦል አልኩት ኦል አልኩት ኦል ኦል ማድረግ አይሰራም።
ኦልም ስታረገው እምቢ አለ አሁን ዜር ኢዝ ኖ አን ኢንዲስ ሙቭመንት አክቲቬትድ ይለኛል።
እ
በዚህ ሙቭመንት ምንም አይነት አክቲቬት የሆነ ነገር የለም። ቤት እንትን ይለኛል ማይ ቢት ላይ
እ
ኖ አክቲቬትድ ኢንዲስ ሙቭመንት ነው የሚለው።
እስኪ closed ወይ in course ውስጥ ያው in- ወይ in course ውስጥ ወይ closed ውስጥ ወይ live ውስጥ ከሶስት አንድ ውስጥ ካጣኸው እም።
ደውልልን። live ውስጥ ሊሆን እሺ።
ይችላል ምናልባት። አንተ አሁን in course ውስጥ ነው የገባው። ትኬት ወዲያው እንደተቆረጠ ነው in course። ግን live ውስጥ እስቲ ፈልገው።
እሺ እሺ